ሄሎ ሄሎ
ጤና ይስጥልን ቤት ቤት
ትናንትና አምስት ሺህ ብር ልኬ ነበር እና አልደረሰኝም እስካሁን።
እሺ የቤት ቤት ቁጥር የደወልክበት ነው አይደለም ዜሮ ዘጠኝ ሀያ እሺ ሰባ ስድስት
ሀያ ሀያ ሰባ ስድስት ሰማንያ ስምንት ሰባ
ሰማንያ ስንት ሰማንያ ስምንት ሰባ እሺ በቴሌ በእንትን ነው የላኩት በቴሌ ብር ነው የላኩት አምስት ሺህ እሺ አንዴ ቼክ ላድርግ ልጠብቀኝ እሺ መስመር ላይ አምስት ሺህ ብር ነው ያልከኝ አይደል አዎ አዎ